ጤና ይስጥልኝ አዳማ ትሬዲንግ ባኮ ብንርዳ
ሰላም ነው።
እንዴት ነው?
እንደምን አደርሽ?
እግዚአብሔር ይመስገን።
ለውጥ የለም ይሄ ብር
እ ዛሬ ሄደን ነበረ ሰኞ ምናምን ጠብቁ ብለውናል። አሁን ወይ ጠዋት ሞት።
ሄደን ነበረ ጠዋት ሄደን አዎ።
የመጣ ነው እና ስ- ሰኞ ዛሬ ብለውን ነበረ። ስንሄድ ደግሞ ዛሬ ሰኞ አዎ።
ጠብቁ አሉን።
ወይ እነዚህ የእነዚህ ጉጎ በጣም ነው የሚገርመኝ ነው በእውነት።
እኛ ማንም እንጀውን እኮ እንደዚህ የለም እኮ ወደ ካለፈ አምስት ቀን ነው የሚያልፍ ከዛ አያልፍም በቃ።
ልክ ነው።
የእነዚህ ግን ምን እንደሆነ እንጂ ግድ ይገባናል በቃ።
እኛም ተደጋጋሚ እየሄድን እንትን እ?
እያልናቸው በተቻለ አቅም ቶሎ እንዲያስገቡልን እኛም እየሄድን እየጠየቅናቸው ያናው ያለ ነው።
አይደለም እንደዛ አይደለም እኮ ጭራሽ ከእነዚህ ውድ ስታደርጉ እኮ በአምስት ቀን ነው እነዚህ ሙ- ሽሬ አሁን ብዙ እንጂ አለ አምስት ቀን ያሳልፋል። ከዛ ግን ወዲያው ነው የሚከፍሉት። ስድስት ቀን አምስት ቀን ጭራሽ አይ- አያልፍም። የእናንተ እኮ ከወር በላይ ነው የሚያልፍ ያለ በቃ
ልክ ነው።
በጣም ነው የሚገርም በእውነት። የጭማሪ ጉዳይ አልተነጋገራችሁም?
አይ በጭማሪ ጉዳይ እንኳን እ፣ እር- አልተነጋገርንም።
ተመቸገር ነው በእውነት። ሰኞ በቃ እንሞክራለን ደግሞ ሰኞ እኮ አይሰጡም ግን እንሞክራለን።
ሰኞ ብለናል፣ ግን በጠዋት እንሄዳለን እንግዲህ።
እሺ እሺ እናትሽ እሺ እሺ